ሄሎ ሰላም ጤና ይስጥልኝ ቤተሰቤ ከላና የዋ ከወንዶ ነው።
ኦኬ ኤፍሬም ነኝ። እስቲ ታስቶች ካለ ታገናኝ።
ኤፍሬም እሺ፣ ኤፍሬም ከየት ነው?
ኤፍሬም ዶላ
ተስፍሽ ተስፍሽ ኤፍሬም ዶላ ላወራ ፈልጎ ነው። ተስፍሽም ብሎኝ ነው። አዎ እሺ
hello
ያ ታስቶች ወይ ኤፍሬም እንዴት ነህ? ሰላም ነው?
አለን ስራ በዝቶብሃል መሰለኝ።
አዎ በጣም ይቅርታ። ለዛ ነው እኔም ዝም ያልኩ እንጂ ለመፈለግም ትንሽ ጊዜ ስላጣሁኝ የሆነ system ተበላሽቶብን አ customer ኦችን handle እያደረግን ስለነበረ ነው። ጠብቀኝና ካገኘሁኝ ወደ በኋላ ላይ check አድርጌ እልክልሃለሁ። እሺ ታስቶች ሶሪ በጣም ችግር የለም።